ወይስ መቼ ነው የምንረዳው?
አሁን ደውዬ ነበረ ተቋርጦብኝ ነው።
እሺ ምን ነበር?
እንትን ነው የ account withdraw አድርጌ
ስንት ብር?
አስራ ሶስት ሺህ ብር በዚህ ስልክ እ በዚህ ስልክ?
አዎ በዚህ ስልክ
እሺ ሄሎ
እ መቼ ነበር ያደረከው?
ቅዳሜ ዕለት
እሺ እሑድ ቅዳሜ ቅዳሜ ዘጠኝ ነበር አይደል?
እ ቅዳሜ እ
በፈረንጆቹ አዎ አዎ November ዘጠኝ ነው የሚሆነው አዎ አዎ
እኮ የለም November ዘጠኝ
ኧረ አለ December ዘጠኝ ነው የለም እ?
ሶስት ሺህ ብር ወጪ አላደረክም ከዘጠኝ ጀምሮ እ?
እስካሁን ስንት?
ነው እያያ- ያለውልህ እያየሁልህ ስንት ነው ያለው ያልሽው?
ምንም ወጪ አላደረክም ሶስቱን ቀን ከዘጠኝ ጀምሮ ከዛሬ ማለት ነው እስከ አስራ አንድ ኧረ አድርጌያለሁ እንደ ቅዳሜ ዕለት እኮ ወይ አድርጌያለሁ ስልኩ ዓርብ ዕለት ተ- ንገረኝ ታርሞ ወይ?
እ ስልኩ ይሄ ነው ስልኩ ይሄ ነው እኮ አሁን ልጅቷ የሆነች ልጅ አሁን እኮ ደውዬላት እንትን ብላኝ ነበረ ከዛ ስሜን ሁላ ሀያ አምስት ሰላሳ ስምንት ሀምሳ ስድስት አይደለ አዎ አዎ
ቅዳሜ ማለት ዘጠኝ ከሆነ መቅዲ hello hello በቅዳሜ ሳይሆን በአርብ ነው ያለው confirm አድርጋልሃል ያልሽኝ process ላይ ስለሆነ ነው ይገባልሃል
ገና አልገባ አዎ
እና ይገባል ጠብቃ ደውል ኖሮ እስካሁን ይገባልህ ነበር የዛኑ ቀን ማለት ነው ግን አሁን confirm የተደረገው ዛሬ ስለሆነ process ያልኩና ይገባልሃል
በቃ እና እስከ ነገ ነው ወይ ዛሬ ይገባ አረ ዛሬ ይገባል ከሁለት ሰዓት በኋላ maximum ሁለት ሰዓት ሊወስድ ይችላል ቻፓ ከሆነ ይገባልሃል በቃ፣ ስለደወልን አመሰግናለን መልካም ቀን እሺ